መልስ ተብሏል ደግሞ እሱ
ሄሎ ኤላ ስማኝማ አቤት አትመልሰው እሺ ወይ ቲ- ለ team leader ስጠው team leader ጋር አስቀምጠው Pizza Hub አትመልሰው እሺ area manager አችን ነው አይ team leader እዛው አጠገብህ ያለው team leader ህ ማለት ነው የት ነው የምትሰራው
ሲቪል ሰርቪስ ሲቪል ሰርቪስ ማለት ቴድሮስ አይደለ አዎ።
ቴዲ አዎ።
ጋር አስቀምጠው
እሺ
እኮ ቴዲ ጋር አስቀምጠው